ሚስትቤት
hello ሰላም ጤና ይስጥልኝ።
አለሁ እናቴ።
እግዚአብሔር ይመስገን።
withdraw cancel ማስባል ፈልጌ ነበር እናት እንዲመለስ።
እሺ confirm ካልተደረገ ይቻላል፣ ግን አንዴ process ላይ ከገባ አይቻልም። እ፣ ቤት ቤት ስልክ ቁጥር የደወልክበት ነው?
አይ አይደለም፣ ግን processing ላይ ነው።
processing ላይ ከሆነ cancel አይሆንልንም። እነሱ ናቸው የሚመልሱት። በቻፓ ነው በሳንቲም ነው?
በቻፓ በቻፓ።
ቻፓዎች ናቸው መለስ የሚችሉት።
እሺ hotline አላቸው እንዴ እነሱ?
እ?
hotline አላቸው?
hotline እም እንጃ ደውለህ ጠይቃቸዋለህ?
እኮ እሱን እኮ ነው የምልሽ። hotline አላቸው ወይም የምልሽ ልክ እንደ እናንተ የሚገኙበት ስልክ እ፣ አዎ ስልካቸውን እስኪ ልስጥህ።
እሺ text ማድረግ ይቻላል ወይንስ ትሰጥኛለሽ?
ቆይ ል- ልንገርህ፣ ይሄ እንትን ቁጥር ስልክ ስለሆነ text አያደርግልንም።
ንቃይ ታዩ በቃ it's okay ችግር የለም። Sunday ስለሆነ እሑድ እሑድ እንደዚህ ያጋጥመኛል። በቃ ነገ ነው ለዛ ፕሮግራም።
ነው እ፣ እናጠብቃለን ወይስ ልስጥህ ቁጥሩ?
አይ ችግር የለም በቃ it's okay ቻው።
እሺ መልካም